የአባትሽ ኩታቸው ትዝ አለኝ የጥንቱ የአባትሽ ኩታቸው የጥሎሽ ጋጋታ የመካሮቻቸው ግልጽ ፍቅራችንን ለብቻ እንዳይዘው ግልጽ ፍቅራችንን ለብቻ እንዳይዘው ጣልቃ ገብ ሆነው በእኛ ስሜት ገብተው እንደ ቃል ሲቆጥሩሽ ለመሸጥ አስማምተው እንደ ቃል ሲቆጥሩሽ ለመሸጥ አስማምተው እዛ ለኝ ስራቸው ና ለማሰባቸው ናፍኛ ቀረና ግልጽ ተገናኝተን ናሁን ያቀረና ግልጽ ተገናኝተን ፍቅርን ቀመስ ነው እኛው ተወያይተን በጣም አስገረመኝ ያለፈው ሁኔታ በጣም አስገረመኝ ያለፈው ሁኔታ እናት ተለምና በሰው ስሜት ገብታ ናባት ተለምኖ በሰው ስሜት ገብቶ ናባት ተለምኖ በሰው ስሜት ገብቶ በፍቅር ሲነግድ ሰው በገንዘብ ገዝቶ ትዝ አለኝ የጥንቱ የአባትሽ ኩታቸው ትዝ አለኝ የጥንቱ የአባትሽ ኩታቸው የጥሎሽ ጋጋታ የመካሮቻቸው ግልጽ ፍቅራችንን ለብቻ እንዳይዘው ግልጽ ፍቅራችንን ለብቻ እንዳይዘው ጣልቃ ገብ ሆነው በእኛ ስሜት ገብተው እንደ ዕቃ ሲቆጥሩሽ ለመሸጥ አስማምተው እንደ ዕቃ ሲቆጥሩሽ ለመሸጥ አስማምተው ትዝ አለኝ ስራቸው ና ለማሰባቸው ናሁን ያቀረና ግልጽ ተገናኝተን ናሁን ያቀረና ግልጽ ተገናኝተን ፍቅርን ቀመስን እኛው ተወያይተን አንቺ ቤላ ቤላ አንቺ ቤላ ቤላ ነይ እንሂድ ሀረር ብርቱካን እንብላ አንቺ ቤላ ቤላ አንቺ ቤላ ቤላ እንሂድ ድማ ናናናስ እንብላ አንቺ ቤላ ቤላ አንቺ ቤላ ቤላ እንሂድ ጎጃም ማር ወተት እንብላ አንቺ ቤላ ቤላ አንቺ ቤላ ቤላ እንሂድ ሲዳሞ ሙዝ ፓፓዬ እንብላ አንቺ ቤላ ቤላ አንቺ ቤላ ቤላ ነይ እንሂድ ሀረር ዘይቱን እንብላ አንቺ ከረሜላ አንቺ ከረሜላ ነይ እንሂድ ጅማ አናናስ እንብላ አንቺ ቤላ ቤላ አንቺ ቤላ ቤላ እንሂድ ዛሬ ብርቱካን እንብላ። አንቺ ቤላ ቤላ አንቺ ቤላ ቤላ እንሂዱ ጫሜ ሼንኮራም እንብላ። አንቺ ቤላ ቤላ አንቺ ቤላ ቤላ እንሂድ ሲዳሞ ሙዝ ፓፓዬ እንብላ። አንቺ ቤላ ቤላ አንቺ ቤላ ቤላ ነይ እንሂድ ሀረር ዘይቱን እንብላ። አንቺ ቤላ ቤላ አንቺ ቤላ ቤላ ነይ እንሂድ ሀረር አይ ብርቱካን እንብላ